Hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
እንድሪስ አሚኖ Law Office ነው።
አዎ በትክክል እሺ እኔ ሀሩን ይባላለሁ። ምደውለው ከዊፕላስ ቴክኖሎጂ ሶሉሽን ነበረ Okay
እ እና እኛ እ መተግበሪያ ወይም application ነበረ እ develop ያደረግነው Okay።
እና እሱ ምን ላይ አይነት እናንተ ድርጅታችሁን በማስመዝገብ በነጻ ማስታወቅ ትችላላችሁ ማስተዋወቅ?
ማስታወቅ ትችላላችሁ።
አዎ Okay።
ከእናንተ advertise የምንቀበለው ምንም አይነት fee የለም።
Okay ከእናንተ የሚጠበቀው እ application ኑን download በማድረግ የእናንተን service እና አድራሻችሁን ማስቀመጥ እና ማስተዋወቅ ነው ማለት ነው።
Okay። link ኡን እ ወይ ትልክልኝ እሺ ያለውን ነገር።
እሺ መላክ እሺ እችላለሁ link ኡን።
እሺ application ኑ አይቻልም።
ከዛ ውጪ App Store ላይም Play Store ላይም ይገኛል፣ Okay እሺ ግን መላክ እሺ እችላለሁ link ኡን። እሺ አመሰግናለሁ።
Thank you ላኪልኝ።
መልካም እሺ ቀን። እሺ እሺ እሺ ትናንሽ እሺ